አስሙ ሄሎ ጤና ይስጥልኝ ሰላም ጤና ይስጥልኝ።
አለን ራይል ነው
አላገናኘ ሰው ጋር አዎ፣ ያገናኛ እሺ።
ሰው ጋር እየነበርኩ እየነበርኩት እያወራ ነበርኩት እሺ
ጠብ ሆነ እራሱ። ወይ ራይል ጠብ ነው።
ሌላ ወይ ራይል ይሰማል አይደለ?
አልተመለሰም።
ምን ነበረ? ይቅርታ ብዙ customer እያስተናገድኩ ስለሆነ ለዛ ነው።
እኔ ነኝ እኮ አዩ በቀደም ወደ አዩ አዎ፣ አዩ እ፣ እንትኑ እየታየ ነው ስላሉኝ ነው። እሺ እስካሁን check እያደረገው ነው። technician team ኡ mail ምላሽ ነው የሰጡን። ለዛ ነው ዝም ያልኩ።
እስካሁን አዎ
እሺ ያፍት ነው በልና በአንቺ ስልክ ደውልኛ እ በአንቺ ስልክ ደውልኛ እንጂ
እኮ እንዳሳወቁኝ አሳ- እደውልልሃለሁ። እሺ
እሺ እየጠበቁት ነው እኮ እሺ እሺ እኔም እየጠበቅኳቸው ስለሆነ ነው። ታገሰኝ። ምላሽ እንደሰጡኝ ያሳውቅሃለሁ። እሺ